ሄሎ ሄሎ ወይ እማ አቤት ምን
እ፣ ከቻፓ ወደ ቴሌ ብር ስምንት ሺህ ብርና አምስት መቶ አስገብቼ አይቼልሃለሁ ብላኝ ነበር አሁን እና በቴሌ ሌላም እንደዚህ ፋይ ፋይ እ?
ከቻፓ ወደ ቴሌብር አ ስምንት ሺህ ብርና አምስት መቶ
ስንት ብር?
ስምንት ሺህ ብርና አምስት መቶ
እሺ እኮ ገቢ ይደረግልዎታል ተብሏል አይደለ? ሲስተካከል አ okay እሺ እኮ አይ እኔማ አይ ቴ- ሌላም አለኝ ስልሽ ቴሌግራም ላይ ላክስቲን ቴሌግራም በምን ልላክልሽ ቴሌግራም ላይ ቁጥር ልንገሩትና ሌላ ካሉት ቴሌግራም ላይ ላኩልን ዜሮ ዘጠኝ ስልሳ እሺ እሺ አንዴ ብቻ ጠብቂ ይቅር እሺ ንገሪኝ ዜሮ ዘጠኝ ስልሳ
እ
ሰባ ሁለት እ
አርባ ሁለት እ ሰባ ሁለት በዚህ ቁጥር ደግሞ ቴሌግራም ላይ ይላኩልንና check እናደርገዋለን።
እሺማ አመሰግናለሁ እሺ